ሄሎ
ሄሎ ጤና ይስጥልኝ ቤት ቤት
ሰላም ነው።
እግዚአብሔር ይመስገን።
ጌሙ ችግር ካለበት ብዬ ነው። ይሄ ጀቱ ማለት ነው ምን ሆኖ ብክ ነው?
በቦታው ነው የሚፈነዳው። እ ከእንትን ስንል ደግሞ ልክ ሊነሳ ሲል ደግሞ ስነካው አይነካልኝም።
ም- ማለት ምንድን ነው የሚል?
ቤት ሲያደርገው ማለት ነው እሺ በቦታው ሲፈነዳ ሳይነሳ ወዲያው ይፈነዳል። ደግሞ በተደጋጋሚ ነው። ልክ ሊነሳ ሲፈልግ ደግሞ